ነው ተነስ ኢንቨስትሜንት
እንትን ዊንድሮ ወደ ቴሌ ብር ማድረግ ነበር። ሄሎ ወደ ቴሌ ብር ዊንድሮ ላደርግ ነበር።
እሺ አንዴ ስልኩ ላስታንስልሽ አናግረው።
እሺ
ሄሎ hello ጤነስ ምን ነበር?
withdraw ለማድረግ ነበር ወደ ቴሌ ብር ወደ ንግድ ባንክ
OK ያልገባሉትም ልካውት
ልኬው እምቢ አለኝ። አዎ OK ስልኩ ልውሰድ የቤት ቤት ስልኩ
ይሄም ስልኩ የንግድ ባንክ ነው። ደውል።
እሺ ቤት ቤት የሚጠቀሙበትን ቁጥር ይንገሩኝ።
ዜሮ ዘጠኝ አርባ አንድ እሺ አስራ ሰባት እሺ ሀያ ስድስት ሰላሳ ሶስት
እሺ ሁለት ሺህ ብር አለ።
ሁለት ሺህ ብሩን ለማስፈላት ነው።
ኦኬ OK በ voucher የተላከ ነበረ ሁለት ሺህ ብር አዎ አዎ
ተጠቅመውታል። voucher ኮዱ
እ፣ ተጠቅሜ ወደዚህ አስገብቼዋለሁ።
አ
አሁን እሱን ለማውጣት ፈልጌ
OK ገንዘቡ ሲገባ እንደ deposit ነው የሚያስበው ሲስተሙ። ለዛ ነው አሁን እርስዎ failed እያሉት ነው የሚያስቸግሩት።
አዎ ይመልሰዋል። ይገባና ግን መደወል አዎ።
ይሰራል።
አዎ እዚህ ጋር አሁን withdrawable እና non withdrawable balance የሚል አለ አካውንቱ ላይ ማለት ነው። ማለትም አካውንቱ ላይ ገብቼ ወጪ- withdraw ልበል አዎ አይ ወጪ መደረግ withdraw- የሚችልና የማይችል ነው ማይችላል ያለው።
እኮ አሁን አይደረግም።
አዎ በ voucher የወጣ ገንዘብ ሲመለስ እንደ deposit ነው የሚታሰበው። deposit አይደል የሚደረግ ተቀማጭ ነው በቃ ቁጭ ነው የሚለው መውጣታችን አይ ቤተሰብ ላይ ሲጫወቱበት ይንቀሳቀሳል። አሁን ራሱ አሁን ሁለት ሺህ አይደል ያስገቡት ሁለት ሺህ ያስገቡት ሁሉንም ሶስት አይደለም ሁሉንም non withdrawable አላለውም። አምስት መቶ ሀያ ስምንት ብር መውጣት ይችላል። አሁን አንድ አምስት መቶ ሺህ ሀያ ስምንት መቶ አርባ ዘጠኝ ብር የሚለው እሱ መውጣት አይችልም አሁን ላይ ማለት ነው።
እኮ መች ማውጣት ትችላለሽ? እሱ ራሱ ሲስተሙ ይጨምርሎታል። non withdrawable ከሚለው እያወጣ withdrawable ያደርገዋል። ቤት ቤት ላይ ወይ ስፖርት ሲመደቡበት ወይ ደግሞ ሌሎች virtual games ከዛ ከ- አ- የሆነ ነገር ከ- አሁን አምስት መቶ ምናምን አድርጌ ትንሽ ተጫውቼ ከተበለ በኋላ withdraw ማድረግ እችላለሁ።
ይቻላል ነው።
ሌሎች just ቤት ቤት ሴቶች ውስጥ እንዲንቀሳቀስ ነው የሚፈለገው።
እንድንቀሳቀስ ነው። እሺ አዎ።
አሁን አምስት መቶ ምናምን ይሁንና ይደረግና ከዛን ቀሪውም ማድረግ ይችላሉ አይደል? ከተንቀሳቀሰ በኋላ አሁን አምስት መቶ ሀያ ስምንቱን ማውጣት ይችላሉ። አሁን አሁን እሺ ትንሽ አምስት መቶ ተጫወቱበት ማለት አምስት መቶ ብር ማለት ነው።
አዎ።
ለምሳሌ ሌላው ግን ተቀማጭ ነው። already በዛ መመደብ ይችላል ወይም መጫወት ይችላል።
እኮ አዎ። ከዛስ በኋላ ግን እኮ ትንሽ አዎ፣ ትንሽ ብር ተበልጭ ማስተላለፍ አልችልም
ይችላሉ። ሲስተሙ ራሱ ይቀንስሉታል እያየ ማለት ነው።
እያየ እሱ እንዲጫወቱ ነው የሚፈልገው። ምክንያቱም ምንድነው አንዳንድ ሰዎች ምን ያደርጋሉ ብዙ ብር ያስገቡና እም፣ ማለት ከየት እንደመጣ የማይታወቅ ብር አስገብተው ያስወጡታል ቀጥታ ማለት ነው።
OK ስለዚህ ስለዚህ እንደዚህ አይነት አሁን ነገሮችን እ፣ ለማቆም ለማስቀረት እ፣ አዎ እንደዚህ አዎ አዎ። ስለዚህ እኔ አሁን ይሄንን ትልና አምስት መቶ ላድርግና ወደ ንግድ ባንክ ነው አይደለ?
ይቻላል። ወደ ቴሌብር ንግድ ባንክ ወደ ፈለጉት ከዛ በኋላ ትንሽ ተጫውቼ ደግሞ አሁንም ማድረግ ይችላል። የተወሰነ ብር መቀነስ ይችላለሁ።
አዎ አዎ እየቀነስኩ እየቀነስኩ ማለት ነው።
ይቻላል። አዎ already ያዩታል። በቀኝ በኩል እ፣ የ profile ምልክት ያለው አይደለ? ከላይ አዎ።
በኩል በቀኝ እሱ ላይ withdrawable እና non withdrawable ን ያሳዩታል። ባላንሱን ያሳዩታል። ከዛ withdrawable non withdrawable ብሎ ያስቀምጥሉታል።
እሺ እሺ አባቴ እሺ እሺ፣ እኛም እናመሰግናለን። መልካም እሺ እሺ